ጤና ይስጥልኝ በሽንት ቤት ቤቴን ነው የምንረዳው?
አሁን transfer አድርጌ ነበር ሶስት መቶ እና እስካሁን አልገባልኝም። check ታርግል በዚህ ስልክ ነው አይደለም ዜሮ ዘጠኝ ሰማንያ ስድስት ዜሮ ዘጠኝ
ሰማንያ ስድስት እሺ ሰባ ሰባት እህ አስራ ስምንት ሰላሳ ዘጠኝ
ዛሬ ነው።
አሁን
አንዴ ጠብቀኝ።
እሺ።
process ላይ ስለሆነ ነው። እሺ withdraw ስታደርግ process time ስለሚፈልግ ነው። ይገባልሃል። እሺ okay እሺ። እሺ thank you መልካም ቀን።
Congratulations.